હેલો
Hello ወይ
ሰላም ሰላም እንዴት ነህ?
አለሁልሽ።
ምን ድምጻችሁ እንኳን መለየት ይከብዳል። ሰላም ስልሳ ስድስት ሰባ አንድ ሰባ አንድ ፍቅር ነኝ። እሺ ደግሞ እ ፍቅር sorry pizza bag የለውም።
pizza bag የለውም።
አዎ ኦኬ ማን ነው?
አ, ፒ- እ, ቸር ነው ቸርነት ነው። እኔ ደግሞ ሀብቶም ነኝ። ወደ እኔ አስገቢው።
ኦኬ ቆይ እስኪ ልባቶችን ላናግርልና እሺ አናግርድም ጠይቁ። ኧረ ፍጥነት እ? ለአዲስ ዓመት ከአንድ እስከ ሰባት ደመወዝ
ሄሎ አፍቶም አቤት ሰላም ወይ ፍቅር ነኝ። እሺ ለማንኛውም አይ ይገቡ።
ፍቅር እሺ ፍቅር አመሰግናለሁ እሺ እሺ አፍቶም እሺ እሺ እሺ በቃ።